ከሚሴ ነው የምንረዳው። ሰላም ጤና ይስጥልን።
ባና አራት ሺ ትናንትና ቮቸር ወር አካውንት የለም
በቮቸር አውጥተኸው ነው? እሺ ቴሌግራም ላይ ሀይ በለኝና ወደ በሽት ቤት ትመልሰዋለህ። እሺ ስቴፑን እልክልሃለሁ።
ወደ በሽት ቤት አዎ፣ ግን ድጋሚ ወጪ ማድረግ አትችልም። እሺ አቅራቢያ የቤስት ቤት ሱቅ አለ አለ
በሽት ቤት አለ። በሽት ቤት አካውንት የለም። ወራ ወራ አይደለ አይደለም፣ ሱቅ የለም።
ሱቅ አለ ወይ አቅራቢያ አቅራቢያ የቤስት ቤት ሱቅ አለ። አ- በቃ እዛ ሂድና ማለት ነው አራት ሺህ ብር ተቀበላቸው። እሺ ቮቸር ኮድ ስጥና
አራት ሺ አራት ሺ ቮቸር
ሄሎ
አራት በ voucher ሺህ ስለሆነ voucher።
ያወጣኸው ማለት ነው። አቅራቢያ የቤስት ቤት ሱቅ ካለ እዛ ሄደህ voucher code ስጣቸውና አራት ሺህ ብር ይሰጡሃል cash። ከሌለ እሺ፣ ግን ማለት ከዛ- ነው ቴሌግራም ላይ hi በለኝና እኔ step ኡን ልክልሃለሁ። ወደ ቤስት ቤት ትመልሰዋለህ። ግን ድጋሚ ወጪ መሆን አይችልም።
እሺ።
እሺ